ሄሎ አቤት እሺ ምን ያህል ደቂቃ እ እ እ ጨርሶ ለመመለስ ምን ያህል ደቂቃ ይጨርሳል?
እ ይኸው ሚላን ታውቂያ ምን ኤምሲ ጋር ነኝ። በቃ እሺ ከስተመሩ ጋር ሳልሄድ እ፣ እሺ አምስት ደቂቃ እንድታገናኝ ነው እኔ አሁን።
በቃ ይኸው ሳምንት ሻ- ልደውልልህ?
በስልክ ልደውል
አይ ስለ ለአንተ ስለማይሰራልህ እኮ ነው። እኔ ነኝ መ- መደወል የምችለው ለዛ ነው።
እሺ በ- በቃ ከአምስት ደቂቃ በኋላ ደውይ። እሺ አዎ ከአምስት መልሼ ደቂቃ በኋላ እደውልልሃለሁ እኔ ራሴ።
እሺ እሺ እሺ እሺ